ሄሎ ጤና ይስጥልን።
እግዚአብሔር ይመስገን።
የወይዘሪት ርብቃ ስልክ ነው?
እ
የርብቃ ስልክ ነው?
የማን የርብቃ ስልክ ነው ወይ?
አይደለም የርብቃ- የርብቃ ገብረትንሳኤ ስልክ አይደለም?
አይደለም፣ ተሳስቷል።
እሺ